hello ወይ ወይ ወንድሜ ወይ አየኸው አይደለ የእንትን ነው የማታ ሲጫወቱበት የነበረው ያኛ ያልተከፈለ እሺ አራት መቶ ሰባት መቶ አራት መቶ ሰባት መቶ ምናምን ብሩ ይሄ ከላይ የላኩልህ አ አ አ እሱ የሚከፈል ነው እሺ
ይከፈል ገና ይሄ ከላይ የላኩልህ ይሄኛው አ አ ቆይ እነዚህ እነዚህ ቁጥሮችን እያስገባ ክፈለው ቆይ ላሳይህ ቆይ የትኛውን ከፈልከው?
አንድ
ይሄ እንትን
እም፣ አራት ናቸው የትናንትና ያልተከፈሉ አንድ ሁለት ሶስት አራት አ ይኸው ልክ ይላሉ እነዚህ ቁጥሮችን እያስገባ መኪናዎች ናቸው አይደለ?
እ፣ እሺ ቆይ የጌሙን አይነት አ አዎ አዎ አንተ በስመ አብ ባለጌዎች ናቸው ግን በጣም
እነዚህ መክፈል አለብን።
አዎ እነዚህ ብር እኮ ነው ክፈለው አዎ
ገብቶኛል እያልኩ ያለሁት ማለት ነው።
አዎ በዚህ በ hack አድርጎ በተጠቀመው
አይ አይደለ አይ አይደለ ችግር የለውም እዚህ ብቻ የውቤ ሳ- የውቤ መቶ ሰላሳ ሁለት ነው ስንት ብር ነው የሚመጣው ክፍያው?
ይሄ unclaiming ኡ ቆይ እስኪ ሌላም unclaiming ካለ የሳምንት ምናምን የሳምንት አልተላከልህም አልተላከልኝ።
አልተላከልህም አ
ቆይ የሳምንት ካለ ምናምን ያግዛል minus ምናምን እንዳገባ ያደርግሃል
ምን አልከኝ?
minus እንዳገባ ምናምን ያደርግሃል okay okay እሱን እስቲ ላክልኝ።
unclaiming አሁን ቆይ እስኪ የዚህን ልል የዚህ ልክ ይልሃለሁ ስለዚህ የሀያ አምስት በቃ ቆይ እንዲልኩልህ አደርጋለሁ የአንተ shift እነማን እንደሆኑ ጠይቄ እም እንዲልኩልህ አደርጋለሁ በቃ unclaiming በቃ።
ምን ምንድን ነው የአንተ shop ኦችን ንገረኝ list ኣቸውን ውቤ መቶ ሰላሳ ሁለት እኮ ጻፋቸው ዛሬ ወይ ምን ሰላሳ ሁለት ምናምን ብለህ ጻፍልኝ
አሁን የላከው እኮ ነው ውቤ መቶ ሰላሳ ሁለት እና ስልሳ ዘጠኝ ነው ሌላ የለም።
ሁለት ብቻ ነው አ
እሺ ወይ በቃ መቶ ሰላሳ ሁለት እና ስልሳ ዘጠኝ ጠብቅ። ቆይ አንዴ ጠብቀኝ እሺ
እሺ።
ውቤ መቶ ሰላሳ ሁለት እና ስልሳ ዘጠኝ dot cashier one dot cashier two ውቤ ስልሳ ዘጠኝ cashier one ነው። ውቤ መቶ ሰላሳ ሁለት cashier one እና cashier two ነው።
ችግር የለውም እሺ አንዴ ጠብቀኝ ውቤ መቶ ሰላሳ ሁለት እና መቶ ሰላሳ ሁለት cashier one cashier two ስልሳ እሺ።
ዘጠኝ cashier one
እሺ አባቴ እሺ እሺ።
ዋ
እ፣ ምሳ እንዴት ነው አንቺ? እ፣ እንዴት ነው?
በቃ እልክልሃለሁ እሺ ነጋሲ እ ዩሲያስ በቃ የሚከፈለው ማለት ነው። scan ማድረግ አለብኝ አይደል?
አ እነዚህን scan አድርጋቸው እያስገባ መክፈል ነው በቃ በቃ ጥሩ thank you በጣም ወረቀቱ እዛ መገኘት አለበት እነሱ ጋር አይደል? እዞቹ ጋር
አ ብዙ የዚህ ነው አለ ወረቀት አለ አይ ቢያንስ ስንት ብር ይኖራል አለ ብቻ የሆነ ትናንሽ ብሮችም ቢሆኑ ገባኝ። ግን ወረቀት እነሱ ጋር መኖር አለበት አትከል ለማድረግ አይ ምንም አያስፈልግም ይሄ እኮ እዛው ላይ ነው በቃ እዛው ላይ ዝም ብለህ እስካን ማድረግ እኮ ነው መክፈል አሀ ቁጥሩን ጽፌ እስካ ማድረግ ነው ሪዲ ማለት ነው።
አ በቃ አይኛው ፍሬሽም ስለሆንኩ እኮ በቃ ተጨናነቅ ታውቃለህ።
አትጨናነቅ ምንም እኮ ይሄ እኮ ምን ሰርተህ እሺ ተከፍለዋል ይሄን ግን እነሱን ግን ንገራቸው reset እሺ፣ ተደርጓል ከዚህ በኋላ ምናምን ብለህ ንገራቸው ከአንተ ውጭ የለውም ብቄ account ገባ እሺ፣ እሺ በቃ።
እሺ Thank you, ችግር ያው እዚህ አይ ሰው ችግር የለውም ኧረ ችግር በቃ የለውም አይ እሺ፣ ችግር የለውም ስራ ነው እሺ፣ እሺ እሺ እሺ።
አባት እሺ